ሄና ሄና
አቤት መሰረት ነኝ። ምን ልታዘዝህ?
ኦርደር ነምበር ሰባ ስድስት አርባ
ሰባ ስድስት አርባ ምን ሆነብህ?
ተቃራኒ ሆኖብኛል። አውስልኝ ተቃራኒ ሆኖብኝ። እሺ ያስከውን ኦርደር ንገረኝ።
ሰባ ስድስት ሀያ ዘጠኝ
ሰባ ስድስት ሀያ ዘጠኝ እሺ፣ አንዴ እስኪ ከፍትልኝ ጠብቀኝ። እሺ አስናቀና ከጆሲ ሰሚት ኮንዶሚኒየም ያለውን እየሰራው ነው።
ሀያ አራት አርባ ሀያ ሶስት ሰማንያ ሁለት ሺህ አራት መቶ ሰማንያ አምስት አቀም ነው።
ኧረ ኮኔክሽን አስናቀ ከጋስት ሞል ወደ ፊጋ የሚሄደው ያለው ነው እንዲወጣል የፈለግከው?
አዎ አንዴ ጠብቀኝ።
አመሰግናለሁ። አብቴ አብቴ አብቴ አባ ቻለው ቻለው አሉ እቺ ነገር እንዴት ነች? አንተ አዲስ ነች እንዴ? ወይ እ ጋስ ሞሊዳ ተቃራኒ ጋስ ሞሊዳ ፊጋ ናት። ፈቃት አንድ ሰጥቼ ይልሃለሁ የጋስቱን። እሺ
እ እሺ ማን ማን መቃን ከኝን እ መቃን ከኝን የሆነ ስለ አስገቢለት እሺ
አስናቅ አቤት መቀየር አይቻልም። ሰጥቼ ይልሃለሁ ከአንተ ላይ እሺ